አብሮ ይስጠልን። ማታ ብር አስገብቼ ነበርና አልገባልኝም።
withdraw አድርገህ እ ወዴት ነው ያስገባኸው?
ወደ ቴሌ ብር በዚህ ስልክ እሺ እሺ፣ ስንት ብር ነው?
ሀያ ሺህ ብር እሺ፣ ጠብቀኝ አንዴ። ቴሌብር ቁጥሩ የደወልክበት ነው አይደለ?
አዎ ዜሮ ዘጠኝ አስራ ስድስት ዜሮ አምስት ዘጠና አንድ ሰላሳ ዘጠኝ አዎ። እሺ፣ አሁን ገብቶላል። ስለደወልክ እናመሰግናለን። መልካም ቀን።
አመሰግናለሁ። አንቺ መልካም ቀን።
እሺ